እንደገና ሁለተኛ ባኦቤታውን አዝዞሙ ለደመናት ከሚለው ውስጥ ያውርዶ ዝናመ ኃላፊ ነው። ያውርዶ ዝናመ አዝዛለ ምድር ታውፅእ ሳይረ ታውፅእ ሳይረ ህቡረ ሀመልማለ ታውፅእ ሳይረ ላይም ስህተት አለ። ታውፅእ ሳይረ ነው።